ምንኛ መልካም ነው ሊሆን በዘለለ ምንኛ መልካም ነው ሊሆን በዘለለን ስንት ሰው ወሰደ ዘንድሮ አምባሰል ዘንድሮ አምባሰል እኒህ አምባሰሎች ይናበላል ያውቃሉ እኒህ አምባሰሎች ይናበላል ያውቃሉ በገብስ እንጀራ ላይ ሳማርጉ ይላሉ ሳማርጉ ይላሉ የአምባሰል ተሟጋች ይዳ ያውቅን ይግባኝ የአምባሰል ተሟጋች ይዳ ያውቅን ይግባኝ ከበሽታ የለይን አንቺን ጣለብኝ እናንዬ እንዴት ነሽ ዘመድዬ እንዴት ነሽ እንደ የየየየየ ቦታሽ እንኳን ታውቆ እንደ ኢየሩሳሌም ቦታሽ እንኳን ታውቆ እንደ ኢየሩሳሌም ይዳይ ከብደኝም ነበር ይበትቼ ብሳለም እንደደደደ እንደ የየየየ እንዳልኩኝ ሽብድቅቅ ይደጃድት የወጣ ሽብድቅት ይደጃድት የወጣ እንግዲህ ቢሸጡኝ ዋጋም አላወጣን እናንዬ እንዴት ነሽ ዘመድዬ እንዴት ነሽ ጎንደርን አርሰብሽ ያቴ ቴድሮስ ጎጃምን አርሰብሽ በላይ ዘለቀ ነው ወሎንም አርሰብሽ ንጉሥ ሚካኤል ነው ሐረርጌን አርሰብሽ ራስ መኮንን ነው ሸዋንም አርሰብሽ ያዜ ምኒልክ ነው ጅማንም አርሰብሽ የነ አባ ጅፋር ነው ትግራይን አርሰብሽ ያዜ ዮሐንስ ነው ተቀመጪ ከልቤል ያንቺ አገር እሱ ነው ተቀመጪ ከልቤ ያንቺ አገር እሱ ነው እንዳልናገረው ጎዶ የኔ ሆኖ እንዳልናገረው ጎዶ የኔ ሆነ ደሆኔ ያለው ጭስ ሊገለኝ አፍኖን ሊገለኝ አፍኖ አምላኬ ግደለኝ ወይ እድሌን ባርከው አምላኬ ግደለኝ ወይ እድሌን ባርከው ናኛ አንጀት የቆሰለ ሲበላኝ የማክል ይህን አንጀት የቆሰለ ሲበላኝ የማክል ፍጠረኝ ሳልለው ፈጥሮኝ ወደኋላ ፍጠረኝ ሳልለው ፈጥሮኝ ወደኋላ ስጫዋጭው አድራለሁ እቱ ካንቺ ጋራ እቱ ካንቺ ጋራ እንደነየየየየ በሮቼን አምጪልኝ ቀንበሩን ጨምረሽ በሮቼን አምጪልኝ ቀንበሩን ጨምረሽ ናጣማጅም የለኝ አጣማጅ አንቺ ነሽ አጣማጅ የለኝ አጣማጅ አንቺ ነሽ ደነየየ እዛም ሄደሽ በላሽ እዚህ መተሽ በላሽ እዛም ሄደሽ በላሽ እዚህ መጥተሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ ቢራ ቤት ቢራ አለ ዲያና ባልሽም ውስኪ ብት ውስኪን ዲያና ባልሽም እየወደድሽው ጠላ ምን አልተገኘልሽም እየወደድሽው ጠላን ይህን አልተገኘልሽም አትምጭብኝ በልቤን ይህን አርፌ ልተኛን ይህን አትምጭብኝ በልቤ ይህን አርፌ ልተኛ ገንዘብ አልሆንሽኝም አንቺ ወረተኛ ነህ ገንዘብ አልሆንሽኝም አንቺ ወረተኛ ደደደደደ እስላም ለምልክት ያደርጋል ኮፍያ እስላም ለምልክት ያደርጋል ኮፍያ መጋባት ከሀገር ልጅ መፋቅር ከኩያን መጋባት ከሀገር ልጅ መፋቅር ከኩያ ዳዳ ለወደደው ቦሳውን ያርዳል ዳዳ ለወደደው ይህንም ወሳውን ያርዳል ፍቅር ካልተጋቡት ይሄ መች ይገባደዳል መች ይገባደዳል ደደደደደ